Hello.
ሀሎ ሄሎ
ሀሎ አቤት።
ጤና ይስጥልኝ ጤና ይስጥልኝ። ኢትዮ ቺክን።
ሰላም ነው አዎ አዎ፣ እሺ፣ እም፣ ደሮ አርቢ ነበርኩ ከአንበር ደብረ ማርቆስ ነው የምደውል እሺ፣
እና ምና ላይ ደሮ እንዳስገባ ነው ዘው በሳምንት ሙሉ ዘው አንድ አንድ እዚህ አልቆብን አስገ አስተላልፈን እ፣ ጋሽ ዳምጤ ሁላ መጡ አይቶት ነበር እሺ። ዳምጤ እና ውስጥ- የኛ ተወካይ ነው እዛ አካባቢ ያለው።
አዎ በ- የእኛ የሚያሳውቅልን እህ፣ አዎ
ዶክተር ዳምጤ ነው።
እ፣ ዶክተር ዳምጤ አዎ እሺ፣
እና እሱ መጥቶ ዘው አይቶት ነበረ ዘው ሁሉንም የሞተውንም ነበር።
እና ውሳኔው አልደረሰኝም እያለ አሳውቅ ያለው እያለ እስካሁን እንደው ምንም አ- አላሳወቀን መቼ ነበር ያዘዝከው?
አምና የካቲት ላይ እ?
አምና የካቲት ላይ ነው እዚሁ የገባልን
እሺ፣ የካቲት ላይ እና- ማለት እና እስካሁን ውሳኔው አልደረሰኝም እያለ ምንም ያ- ያገኘነው ነገር የለም።
እህ፣ ስንት ነበር ብዛቱ ያዘዝከው?
አንድ ሺህ አንድ ሺህ አዘህ። ስንት ምን ስንት ሞተብህ?
እዚሁ ሙሉ ነው ያለቀ።
በስንት ጊዜ ውስጥ?
እዚሁ በአንድ ሳምንት ውስጥ ነው ያለቀ።
በአንድ ሳምንት ውስጥ።
እ፣ የተወሰኑ ተርፈው እነዛም እዚሁ ከሳምንት በኋላ እዚሁ ሞቱ። እዚሁ በቃ የደከመ ነው የነበር ሲመጣ።
እሺ፣ ስምህን ንገረኝ እስኪ።
ጌታቸው
ጌታቸውማ እምቢ አለ።
እ?
ጌታቸው እምቢ አለ።
እንዳለ እምቢ አለ።
እህ፣ እሺ። ስልክ ቁጥር ነው?
ሰላሳ ዘጠኝ እህ፣ ስልሳ አምስት እህ ሰላሳ አርባ አንድ
አማራ ነው አይደለ?
አዎ አማራ ነው።
እሺ እሺ። እ፣ የዶክተር ዳምጤ ነው የኛ ተወካይ እዛ አካባቢ ያለው።
አዎ
እ፣ እሺ ቆይ ጠብቀኝ እስቲ መስመር ላይ እ እሺ ትንሽ ደቂቃ። እሺ የዶክተር ገረሙ ስልክ አለ?
የለኝም የእሱን ስልክ ልስጥህና እ፣ ያለውን ሁኔታ ለሱ ታስረዳዋለህ። በቂ ምላሽ ካላገኘ መልሰ ትደውልልናለህ። የሌላ ዶክተር ስልክ እሰጥሃለሁ።
እሺ ዜሮ ዘጠኝ
ዜሮ ዘጠኝ አስራ ስምንት አስራ ስምንት ሰባ ሁለት
ሰባ ሁለት ስልሳ ስምንት ስልሳ ስምንት ሰላሳ
ሰላሳ አዎ እሺ እሺ ለዶክተር ገረሙ ታሳውቀዋለህ።
እሺ፣ ለዶክተር ዳምጤ እንደነገርከው እሱም ሪፖርት አድርጎ እንደነበረ ምንም ምላሽን እንዳላገኘ እሱ እ።
ታስረዳዋለህ። አ፣ ሁኔ- በቂ ምላሽ ከእሱም ካላገኘ መልሰ ትደውልልናለህ።
እሺ እሺ መልካም ጊዜ እሺ።
እሺ አዎ፣ ቻው